Hello ጤና ይስጥልኝ። ጉዳይ ነው ምን ልርዳዎ?
ጤና ይስጥልኝ።
ይስጥልኝ።
እንትን እናንተ ጋር ሶፋ ለማደስ የተመደቡ ሰዎች ካሉ ለማሳደስ ፈልግ ነበር። ባለሙያ አለ
መልካም። እሺ አሉ። አዎ የተመዘገቡ ባለሙያዎች አሉ።
እ የተመዘገቡ ባለሙያዎች አሉ።
እሺ
እ ሀና እባላለሁ። የእርሶን ስም ማን ልበል?
ዶክተር ተዋበች ቢሻው።
ዶክተር ማን? ይቅርታ።
ተዋበች ቢሻው
እሺ የት አካባቢ ነው?
አያት
እሺ ሙሉ እድሳት ነው የሚፈልጉት?
አዎ
እሺ ባለሙያ እንልሩታለን። ስለኛ መረጃ የት ነበር የሰሙት?
አ፣ ከሚዲያ ነው።
ከሚዲያ። እሺ እ፣ የአገልግሎት ክፍያ አለ መቶ ብር እና እሱን ካስገቡ በኋላ ባለሙያ እንልሩታለን። የእሱ አካባቢ የተመዘገቡ ባለሙያዎችን አናግረን እንልክልታለን።
እሺ እሱ ምልክ- የማስገባበትን ቁጥር ትልካላችሁ?
አዎ እንልክልዎታለን። account text እናደርግልዎታለን።
እሺ እሺ።
እሺ እ፣ ሀና ነው ያልሽኝ። ስለዚህ አዎ።
ስደው ሀና ብዬ መጠየቅ አለብኝ አይደል?
አዎ ሀና ብሎ ይጠይቁ።
እሺ እሺ እሺ፣ መልካም ቀን ብሎ ስለደወሉ እናመሰግናለን።